ሰላም ጤና ይስጥልኝ አለን አለን ምን ልርዳዎት
ቴሌውን ሞክሬ ነበር እና ጥያቄ አልመጣልኝም
እሺ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውለው ሶስት ቁጥር ላይ አለ ጥያቄ እና መልስ የሚል እድልዎትን ይሞክሩ የሚል አለ መጫወት ይችላሉ ሰባት ቁጥር ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ
ጥያቄው ስንት ነው
ጥያቄና መልሶቹን አስር በተከታታይ መመለስ አለብዎት
ነው አዎ
እሺ አመሰግናለሁ እሺ